hello ወይ
አሉላ ነህ?
አይ ናቲ ነኝ።
ናቲ okay፣ ናቲ አዎ፣ ሳራ ማለት ነው። አሁን ደውላ ነበረ። በእናት
አዎ አልፈናታል። እኛ ደግሞ
በጣም ቢሮ አልፋች አልፋችኋል።
አዎ አሁን ካራ ቆሬ ነኝ።
እሷ የት ነው ያለችው?
ብስራተ ገብርኤል አሳውቄ እኮ ተመላሽውን ብላችሁኛል።
አይ አዎ፣ ተመላሽማ ይሁን ብያለሁ እኮ ግን አሁን ደወለች ደግሞ ብዙ በጣም አለፍ በጣም አለፍ ያለው ደግሞ ስትመለስስ አይመችም።
እ፣ ጦር ኃይሎች ሰጥቼ ነው የምመለሰው። በዚህ አልመለስ፣ በጦር ኃይሎች ነው የምመለሰው። ሶሳ ማዞሪያም አለኝ።
በቃ እሺ፣ ቻው እሺ።